Hello. Hello. አማፍነኛቲን አለ ትንሽ ይበላ ይሄ ይበላ አ ይበላ ቴሌ መበላቱ ትርጉም አለ ሶሉሽን ሊሆን እኛ እኮ አሁን በዋናነት ሰው ይበላል ይሻልን እያልን ነው